ዛፍ የበዛባቸው ቦታዎች ለምሳሌ እንደ ጅማ ቦታዎች ላይ ሄዳችሁ የሚጠዳውን የሚዘግበው ሰው ሰላም ጤና ፈለግ ምዝግረው አሪ ጤና ስና ኮንፈሪ ማድረግ ለ እሺ አሁን የደወልክበት ነው የቤት ስልክ ቁጥር አይደለም ሌላ ንገረኝ።
ስልሳ አምስት ዜሮ ዘጠኝ አዎ ስልሳ አምስት አስራ አንድ አስራ አንድ
ሰባ ሁለት ሰማንያ አንድ ሰባ ሁለት ሰማንያ አንድ ንጥረ ነገሮች ያሉባቸው ውሃ ውስጥ ጤና በጣም ጠቃሚ ናቸው። ውሃ ንጥረ ነገር ያለባቸው ትንሽ አታክልት ይላሉ። የጤና ዘንድ በጣም ጠቃሚ ናቸው።
ኑረት
ስንት ብር ነው
ሰላሳ ሺ እ ሰላሳ ሺ ማጥፋት ያስፈልጋል። ስለዚህ ቧንቧ ውሃ የምትጠቀሙ ሰዎች ችግር የለውም ተጠቀሙ። ምንም ብዙ ጉዳት የለውም። ማለት አ- አ- አንዳንድ የታሸገ ውሃ የዘመናዊነት መገለጫ ተደርጎ ወይም የገንዘብ አቅም መኖሪያና አለመኖሪያ ነው ተብሎ ስለሚታሰብ ሰው ሁሉ ወደዛ እየገባ ህይወቱ በቀን ውስጥ ስንት ውሃ ለውሃ ለታሸገ ውሃ ሰው እንደሚያወጣ ዝም ብሎ ቢሰላ በጣም ጥሩ ነው የሚሆን። ስለዚህ እ፣ ያንን በ- በአግባቡ ከቧንቧ ማግኘት ነው የሚቻለው።
ዜሮ ዘጠኝ አርባ ስምንት ዜሮ አንድ ሰላሳ ዜሮ ሁለት አዎ አ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
እሺ ቴንክ ዩ እሺ